hello ሰላም ጤና ይስጥልኝ። ቤስትሪ
እንዴ ሳምንት ሆነው እኮ withdraw ያልኩት ብር አልገባልኝም።
መች ነበር withdraw ያደረከው?
የዛሬ ሳምንት
እሺ ስልክህን ንገረኝ። hello ዜሮ ዘጠኝ የቤት ቤቱን እሺ ዜሮ ዘጠኝ እሺ ዘጠኝ ሰባ ሁለት እሺ ሰባ ሁለት ዜሮ ሰባት እሺ
ሰባ አምስት እም፣ ዜሮ ሰባት
እሺ ስንት ብር ነበረ ዘጠኝ መቶ አምስት ብር
ገብቶልሃል እኮ ታዲያ የ Best Bet account ላይ
account ላይ የቤስት ቤቱ ላይ አ አዎ አለ ዘጠኝ መቶ አምስት ብር check አድርገው።
እሱ እንትኑ ጠፍቶኛል።
ምኑ
ስልኬ ተሰብሮ እንትን ብሏል።
እኮ ፓስወርዱ ጠፍቶኛል እንጂ የሚባለው አልገባም አይደለም እ፣ withdraw ነበር ያልኩት ወደዛ መልሶት ነው ማለት ነው።
ወደ Best Bet account ተመልሷል። forget password በለው ነው